सबने माती ሄሎ
ሄሎ አቤት
ሄሎ፣ አቤት አቤት አቤት ጤና ሰላም ይስጥልኝ። አለ።
አብሮ ይሰል ምን ነበር?
አ ምን ልርዳ
ማለት አልገባኝ
እኮ። አይ ተደውሎ ነበረ። ስኬት ቴክኖሎጂ ነው እዚህ።
የቶ ቴክኖሎጂ ስኬት ስኬት
አይ
አቢሲኒያ ፈልገህ ነው ወይስ ምንድን ነው?
ና አዎ ነበር
እኮ አቢሲኒያ ሰማንያ ሶስት ዘጠና ሰባት ላይ ደውልላቸው።
ዘጠና አቢሲኒያ ሰባት?
ባንክ አይደለ አዎ አዎ
እኮ ሰማንያ ሶስት ዘጠና ሰባት ላይ ደውልላቸው።
በስንት ላይ ሰማንያ ሶስት ዘጠና ሰባት ላይ
897 እሺ እሺ እሺ